ነው መሰረት ታዘዝ።
እሺ አሁን የደወልኩልሽ ነኝ መሐመድ ነኝ።
መሐመድ ፋንሲ እሺ።
ይሆናል ብለሽ ነበር አገኘው እንዴ እ እ?
ካስተመሩን አገኘው አላገኘኋትም። ስልክ ሰራም ዝግ።
እኮ እሱን አሳውቀኛል። ሰባ አራት ሰማንያ አንዱን አይደል አዎ አዎ አሳውቀኛል። አልመለሱልኝም። ለዛ ነው እሺ ልመልሰው ምግብ ቤት ቆይ ይመልሱልኝ። እነሱ የሚሉኝን ሳ- አይቼ ነው የሚወሰነው። እሺ መሐመድ ስለት ሊሉ ይችላሉ። ስለዚህ ጠብቀኝ፣ ትንሽ ደቂቃ ታገሰኝ። እሺ አንድ ሁለት ደቂቃ ከዛ እንትን የሚነግሩኝ እነግርሃለሁ። እሺ ታገሰኝ ትንሽ ደቂቃ።
እሺ
እሺ ኧረ እኔ ተስማ-